ጤና ይስጥልኝ ሁሉ ስፖርት በአካባቢ ልርዳዎት?
ሌላው ሰላም ነው?
እግዚአብሔር ይመስገን።
ሁሉ ፕላይ?
አዎ ሁሉ ስፖርት ነው።
አዎ እዛ እኮ የሆነ ስሊፕ አውጥቼ ስሊፑን የት ነው የማገኘው? አጣሁት። ሁሉ ፕላይ ላይ ማለት ነው ሁሉም ስፖርት ሂስትሪ ላይ የለማ ስፖርት ሁሉ ፕላይ ነው ያልኩሽ። ሁሉ ስፖርት ሳይሆን ቨርቹዋል አልገባኝም።
ሳይታችሁ ላይ ማለት ነው።
virtual ላይ አዎ virtual site ኣችሁ ላይ ሁሉ ፕላይ የሚለው ማለት ነው።
እሺ እዛ የሆነ slip ሰራሁኝና slip ኡን ከየት ላምጣው ፈልጌ አጣሁኝ።
እኮ sport history የለም እንዴ? more ብለው sport history የሚል አለ።
ይኸውልሽ እኔ ናት እም ሁለት site ነው ያላችሁ። አንደኛው ሁሉ